በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ ሰላማችን ሆይ በሚያስደንቁት ታምረኛ እጆች አበጃጅተህን የሕያውነትን እስትንፋስ የቸርከን ጌታ አንተ ነህና ለክብርህ አደግድገን ካፈሰስክልን ጸጋ ውስጥ የከበረውን ምስጋና በፊትህ እየሰዋን እናከብርሃለን።
አከብርሃለው ቸሬኔ ጌታ በረከቱ ነኸኛል ሁሌ ጧት ማታ በረከቱ ነኸኛል ሁሌ ጧት ማታ አንተ ላመስግን ቸርረኛዬ ዘላለም ክበርልኝ ፍቅር ጌታዬ ዘላለም ክበርልኝ ፍቅር ጌታዬ አከብርሃለው ቸሬኔ ጌታ በረከቱ ነኸኛል ሁሌ ጧት ማታ በረከቱ ነኸኛል ሁሌ ጧት ማታ አንተ ላመስግን ቸርረኛዬ ዘላለም ክበርልኝ ፍቅር ጌታዬ ዘላለም ክበርልኝ ፍቅር ጌታዬ ከፋርቅ ልናገር አምላኬ ያንተን ዝና ክብር ይሸፍነኛል በስቶ እንደ ደመና ሁልጊዜ በመንገዴ ቀድሜ የምትመራኝ የበረከቴ አምላክ ከፍ በልልኝ በእኔ ላይ የታወጀው የጠላቶቼ መርገም እንደ ልባቸው ክፋት ኃይልን አላደረገም። ቀስታቸው ከእኔ አልፎ ወድቋል ከምድር። አሳየኝ የኔ ጌታ ታላቁን ፍቅር ነቅቶ የማይጠፋው ብርሃን በመቅረዜ ላይ በርቶ ደጁን ከፈተ ለኔ በሩን ስመታ የለመንኩትን ሰጠኝ ቸር የኔ ጌታ